ክፉ ቢቃወመኝ ቢወረውር ጦሩን መደርደር አልተውም እኔስ በገናውን ፍላጻውን ስሎ ጠላት ቢቃወመኝ ኢየሱስን ከማምለክ ፍጹም አያስቆመኝ ክፉ ቢቃወመኝ ቢወረውር ጦሩን መደርደር አልተውም እኔስ በገናውን ፍላጻውን ስሎ ጠላት ቢቃወመኝ ኢየሱስን ከማምለክ ፍጹም አያስቆመኝ። አምጡልኝ በገናዬን ላምልከው መድኃኒቴን፣ አምጡልኝ በገናዬን ላምልከው መድኃኒቴን፣ አምጡልኝ መሰንቆዬን ላምልከው መድኃኒቴን፣ አምጡልኝ መሰንቆዬን ላምልከው መድኃኒቴን፣ አምጡልኝ እንብልታውን ልዘምር ውለታውን አምጡልኝ ብቻውን ልዘምር ውለታውን
ምስጋናው እልልታው ዝማሬው ይቅለት፣ የእግዚአብሔር ክብር በጽዮን ይገለጥ። ማደሪያው ይሞላ በክብሩ ደመና፣ ኢየሱስ በአምልኮ ደስ ይለዋልና። ምስጋናው እልልታው ዝማሬው ይቅለት፣ የእግዚአብሔር ክብር በጽዮን ይገለጥ። ማደሪያው ይሞላ በክብሩ ደመና ኢየሱስ በአምልኮ ደስ ይለዋልና በምስጋናው ቃል ተደምቆ ይውረድ ሰማይን ሰንቆ ኢየሱስ ይክበር በእውነት ይፈር ይጎስቁል ጠላት በምስጋናው ቃል ተደምቆ ይውረድ ሰማይን ሰንቆ ኢየሱስ ይክበር በእውነት ይፈር ይጎስቁል ጠላት እርርርርርርር ጠላት እርር ይበል ኢየሱስ ግን ከፍ ይበል ቅጥል ቅጥል ቅጥል ቅጥል ጠላት ቅጥል ይበል ኢየሱስ ግን ከፍ ይበል እፍር ፍር ፍር ፍር ጠላት ፍር ይበል ኢየሱስ ግን ከፍ ይበል ከውሃ ከመንፈስ ዳግም መፈጠሬ ሰይጣን ላሳፍር ነው በምድር መኖሬ ዲያብሎስ በትቢት በተወው ከፍታ ኢየሱስን ለማምለክ ሆኜ በሱ ቦታ ከውሃ ከመንፈስ ዳግም መፈጠሬ ሰይጣን ላሳፍር ነው በምድር መኖሬ ዲያብሎስ በትቢት በተወው ከፍታ ኢየሱስን ለማምለክ ሆኜ በሱ ቦታ በቅዱስ ስፍራ በሰማይ ቆሜ በክብር ቦታ ላይ ጠላት እያየ እየሰማ አመልከዋለሁ በዜማ በቅዱስ ስፍራ በሰማይ ቆሜ በክብር ቦታ ላይ ጠላት እያየ እየሰማ አመልከዋለሁ በዜማ አምጡልኝ በገናዬን ላምልከው መድኃኒቴን አምጡልኝ መሰንቆዬን ላምልከው መድኃኒቴን አምጡልኝ እንብልታውን ልዘምር ውለታውን በጠላት ቢከበብ ዙሪያው ቢታጠርም ሰልፉን ተመልክቼ ቃሌን አልቀይርም። ድብቁን መሳሪያ ጦሬን እመዛለሁ፣ በገናን አንስቼ መዝሙር ዘምራለሁ። ጠላቴ እያየኝ አይኖቹን አፍጥጦ ምን ሊያደርግ ነው ሲል አንገቱን አንጋጦ ኢየሱስን አምልኬ አቃጥለዋለሁ ላይራራልኝ ለምን እራራለታለሁ ድሮ ቀረ አልልም ክብሬን ማረጌን አልጥልም አልረሳም ጋሻ ጦሬን አልተውም መዘመሬን ድሮ ቀረ አልልም ክብሬን ማረጌን አልጥልም አልረሳም ጋሻ ጦሬን አልተውም መዘመሬን እርርርርርርር ጠላት እርር ይበል ኢየሱስ ግን ከፍ ይበል ቅጥል ቅጥል ቅጥል ቅጥል ጠላት ቅጥል ይበል ኢየሱስ ግን ከፍ ይበል ፍር ፍር ፍር ፍር ጠላት ፍር ይበል ኢየሱስ ግን ከፍ ይበል አምጡልኝ በገናዬን ላምልከው መድኃኒቴን አምጡልኝ በገናዬን ላምልከው መድኃኒቴን አምጡልኝ መስንቆዬን ላምልከው መድኃኒቴን አምጡልኝ መሰንቆዬን ላምልከው መድኃኒቴን አምጡልኝ እንብልታውን ልዘምር ውለታውን አምጡልኝ እምቢልታውን ልዘምር ውለታውን